ሰላም ሰላም፣ ጤና ይስጥልን ቤተሰቦች። ሰላም ነኝ። እባክዎ ምን ልርዳው?
ይህን ስድስት መቶ እና ሰባት መቶ withdraw ላከውና ቴሌ ብር ገና አልገባም። ምንድን ነው ችግር?
ስንትና ስንት?
ሰባት መቶ እና ስድስት መቶ እሺ
አ፣ ስልኩ የለም።
ንገረኝ። ዜሮ ዘጠኝ ሀምሳ ሶስት ዜሮ ዘጠኝ ሀምሳ ሶስት እሺ
ሀምሳ ሶስት ሁሉ ሀምሳ ሀያ አንድ
ስንት አልከኝ? ሀምሳ ሶስት ሀምሳ ሶስት ሀያ አንድ ሀምሳ ሶስት ሀያ አንድ ሰላሳ ሁለት ሰላሳ ሁለት ሰባ አንድ
መሰለኝ። አሁን አዎ
አ
ስንት ብር ነበር አንዱ?
አንዱ ሰባት መቶ ነበረ። አንዱ ደግሞ ስድስት መቶ መቼ ነው?
ይህን ጠዋት ጠዋት ሳ- አስራ ሁለት ሶስት ሰዓት መቶ ነው።
ሶስት መቶ እና ስድስት መቶ ስድስት መቶ እና ሰባት መቶ ሰባት ሰባት መቶ ገብቶልሃል እኮ ታዲያ።
ቴሌብር አዎ ቴሌብር ላይ ገብቷል። check ማድረግ ትችላለሽ። እሺ አባቴ ገብቶልሃል። ጠዋቱ ነው። እናመሰግናለን ስለደወልክ። መልካም ቀን።
እሺ thanks thanks